ሄሎ ሰላም ጤና ይስጥልን። ኑሃስ Beauty Garden።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። ዊታ እባላለሁ ከ ዊ ፕላስ ሶሉሽን ነው የምደውልልሽ።
ከምን አልሽ?
ከኔ ዊ ፕላስ ሶሉሽን ነው የምደውልልሽ።
እሺ ድርጅታችን ዊ ፕላስ ሶሉሽን ሀምሳ የሚሆኑ አገልግሎቶችን በአንድ ይዞ የመጣ application ነው እና የእርስዎም ድርጅት ደግሞ በነጻ advert እንዲያደርግና በእኛ ድርጅት እንዲመዘገብ ለማስተዋወቅ ነበረ።
እሺ እ፣ ማር- ለ marketing ኦቹ ስልክሽን አስተላልፈዋለሁ።
okay እሺ፣ ፈቃደኛ ከሆኑ በዚህ እነሱ- ስልክ link እነሱ- ልላክሎት።
እ፣ አይ እነሱ ራሳቸው contact ያደርጉሻል ምን እንደሆነም ስላላወቅኩኝ ኦኬ ይሄ ስልክ ሊንክ መላኪያ ስለሌለው እንዳትለፊ ብዬ ነው።
okay፣ ሌላ ስልክ ካላቸው ትሰጭኛለሽ?
እነሱ ይደውሉልሻል፣ ከዛ እሺ።
ይቀበልሻል። stating necessary አይሻልም?
ደስ ይለኛል።
እሺ እናቴ መልካም አመሰግናለሁ።
ዩር ዋልካም